ሄሎ
ሄሎ ሄሎ አቤት ሰላም ከ ChipChip ነበር ምደውሎት።
Okay
ይቅርታ ያዘዙት order ነበር ያልመጣው።
አ
እሺ መቼ ነበር?
ትላንትና order አድርጌ ዛሬ ነበር ኮድም አልተላከልኝም።
Okay እስኪ አንዴ check ላድርግ። በዚህ ስልክ ቁጥር ነው?
አዎ በዚህ ስልክ ቁጥር በሶስት ስልክ ቁጥር mess- messenger ላይ አይተሽ ነው
አዎ እኮ በሶስት ስልክ ቁጥር order leader ኦች ናቸው አለ አይደለ ሶስት ስልክ ቁጥር ያደረኩት ከላይ የላኩልሽ አዎ ለ leader ኦች ናቸው እና እ፣ በሶስቱ confirmation code አልገባም
እ፣ በእርሶም አለ አይደለ አዎ፣ ሌዳርጎ በእኔም አለ።
የሆኑ በድንች አ አ
በሌላ ሰው እንትን የተባለው ዛሬ ይወጣልዎታል።
በሌላ ሰው በእርሶ ያለው ነው የማይወጣው። I think ከመሸ በኋላ ነው መሰለኝ complete ያሉት አይደለ ድንቹን
አ አራት ሰዓት ምናምን አዎ ለዛ ነው። ስለዚህ እ፣ ሽንኩርት ምናምን ይመጣልዎታል።
እ፣ በሁለቱ በዜሮ ዘጠኝ ሀያ ሀያ አንድ ምናምን በሚለው እና በዜሮ ዘጠኝ አስራ አምስት ይመጣል ዜሮ ዘጠኝ አስራ ሁለት ዘጠና አራት በሚለው ስልክ leader የተደረገው እሱ እሱ አዎ ተደውሎላታል አሁን ተደውሎልኛል አለች አዎ እሱ ይመጣልዎታል።
እ፣ እሺ ዜሮ ዘጠኝ ሀያ አንድ
በእርሶ ያለን እሱ አ- ሌላ leader በሶስት leader ነው የሰራሁት እና በእኔ እሺ አይመጣም በቃ ነገ ይመጣል ነው ይላል በአስራ አምስት ቤቱ በአስራ ሁለት ቤቱ ይመጣል ካልሽ አንድ ደግሞ ሀያ አንድ ቤት አለ ሶስት ቁጥር አይደል የላኩልሽ Okay እሺ። እሱኛው እንኳን እሱኛውም አይመጣም ዛሬ። ይሄኛው ኧረ?
ለነገ ነው ለነገ ነው።
ለምን እንደዛ ሆነ accept አልተባለም አ፣ ከመሸ በኋላ ስለሆነ እንትኑ
አይ፣ ሶስት complete ለምን ያላችሁ?
ሰዓት የተደረገ የነበረው
አ፣ ይሄኛው እንግዲህ accept ስላልተባለ ማታ ተብሎ ለነገ ነው የሚወጣሉት። ይሄኛው ነገ በቃ።
መቀበል አይችሉም።
ይቻላል በቃ አይ አጋጣሚ ዛሬ ተፈልጎ ነበር ምን ችግር የለም፣ ጥቅም የለም።
በቃ እሺ፣ ይቅርታ በጣም እሺ። ለነገ ይመጣሉታ።
እሺ፣ እሺ፣ እሺ መልካም እሺ፣ መልካም ነው።